Hello ጤና ይስጥልኝ ቤስት ቤት ራሄል ነኝ። በኮ የምንረዳው አብሮ ይስጥልኝ። withdraw አድርጌ ነበርና በስተ በ voucher በ voucher እሺ።
አዎ፣ አሁን መሄድ አልቻልኩም። ተሳስቸው እንደዛ ያደረኩት።
okay እሺ፣ ወደ ቤስት ቤት account መመለስ ትችላለህ፣ ችግር የለውም።
እሺ፣ እንዴት ነው መመለስ?
voucher ኮዱን ይዘኸዋል? አግኝተኸዋል? መጀመሪያ
ምን ያዘዝኩበትን?
አዎ፣ voucher ኮድ ይሰጣል አይደለ? በ voucher ስታዝ ኮድ ይሰጣል።
አዎ፣ ሰጥቶኛል።
እ ባለ ስድስት digit ሆኖ አንድ ፊደል ያለው ማለት ነው።
ፊደል እንኳን የለውም።
እ ስለዚህ ልክ አይደለም። account history የሚል ላይ ግባና እንዴ ይሰራልሃል። እኔን እያወራህ አዎ፣ withdraw አድርጌ ውስጥ ላይ ነው ያለው።
እሺ፣ እ account history የሚል ላይ ግባ መጀመሪያ።
account history እሺ፣ እዛው ላይ አይ ገባ። ከዛ history እና voucher history የሚል ነው አይደለም የሚያመጣው።
እ ምን ምን ምን?
history እና voucher history የሚል ነው የሚመጣው አይደለ? account history ስትገባ
account history ስለጋ ፖፕ ማለት እንትን ላይ ያ- ያ- ያዘዝኩት ብዙ ጊዜ ተሳስቼ ነውና
ገባ። ዞሮ ቆርጧል አይደለ? ከ account ኡ አዎ።
ቆርጧል።
አዎ ስለዚህ account history የሚል ላይ ስትገባ history እና voucher history የሚል አማራጭ አለ። voucher history የሚል ላይ ግባ። history ን ተወውና voucher history የሚለውን
እሺ
ቴሌግራም ካለ screenshot ልልክልህ እችላለሁ፣ የት የት መንካት እንዳለብህ የሚያሳይ step እሺ ቴሌግራም ላይ ላኪልኝ አለ። እሺ hi ራሄል በለኝና ቴሌግራም ላይ ልክልሃለሁ። እሺ እሺ እሺ እሺ